መደወል እንችላለን።
እንኳን ወደ ኢትዮ ቴሌኮም የጥሪ ማዕከል በደህና መጡ። እባክዎን የሚፈልጉትን ቋንቋ ይምረጡ። ለአማርኛ አንድን ይጫኑ።
English, press ነኪያል 2.
እዚህ ጋር ያሉት Afan ሜምበሮች Oromo, ይመጡልሻል።
lakofsa dituqa.
እዚህ ጋር ላይ ለትግርኛ ወደ ሌላ ሰው Arba ነክተሽ iskatu.
አፍ ሶማሊ በተለያየ አጋጣሚ ደግሞ ሌላ ስራ እየሰራሽ ከነበረ እና ስልኩ ገብቶልሽ ከሆነ እዚች ጋር የምትመለከሻቸው ይቅርታ፣ ሎጎ እንዳለ ምንም ቁልፍ አላስገቡም።
እሱን ከነካሽው እባክዎን ደንበኛውን የሚፈልጉትን ቋንቋ ይምረጡ። ለአማርኛ ገብቶሻል።
አንድን ይጫኑ።
ይደውላል ሰው።
English, press ሶ በዚህ መንገድ እ፣ አፋን እጅግ ኦሮሞ በጣም ዘመን lakofsa dituqa. Nitigrinya arba'ta iskatu.
af soomaali taabo shan